ሄሎ ጤና ይስጥልኝ ቤተሰቤት
አበስቴ በእናትህ ድበስ ሊያደርጋችሁ መቶ ሲቢ ላይ ደግሞ አዎ።
አይገባም።
እሺ ሜሴጅ የገባልን ሜሴጅ በቴሌግራም ላክልን ስክሪንሾት አድርገን ላደርጋችሁ ጠይቃችሁ ነው። እ- እቺ ነምበር ነው እዛ የአሁን ነምበር ቤስት ቤት የቤስት ቤት የምታገኘው ቤስት ቤት ዶት ቤት የሚለው ፔጅ ላይ ያለው ቴሌግራም ነው። በሱ ነው የምትልከው።
አለ እ፣ ጠራችሁ screenshot ለማስለ ምን አልከኝ?
የጠራችሁ ነው ስክሪንሹት
ማለት እ፣ ቴሌግራም አ
አገኘ
የትኛው ነው?
እ፣ እሱ ነው የምሰው ይሄ ይሄ ቁጥር የ- የቴሌግራም number ነው።
ቁጥር እንድሰጥ ነው?
አ በቁጥር አይደለም የምታገኘው። የምታገኘው እሺ ቁጥሩን ልስጥሽ። ና
እ፣ የብር ያስገባ ጠብቀኝ። እሺ 0903
እ፣ 44
ዜሮ ዘጠኝ አስራ ሶስት no no 0903 ዜሮ ዘጠኝ ዜሮ ሶስት 03 4 4 አራት አራት 3 7 አለ ሰላሳ ሰባት አርባ ሰባት አይደለም እንዴ አ
አለው ቴሌግራም ነው አ፣
በቃ እና screenshot ያላችሁ ነው አ
እንጠብቃችሁ screenshot ማለት message ነው የተላከው message ነው። deposit አመት ሜሴጅ ነው አዎ፣ አዎ፣ እሱን message ነው ነው። አዎ።
የምትልከው። አዎ፣ እሱን ላክ።
ላካችሁ እስከ ነገ message።
ይስተካከልልሃል። እሺ፣ እስከ ነገ?
ነገ።
ነገ?
አዎ፣ አዎ፣ ነገ ጠዋት ላይ ይስተካከልልሃል። ነገ ጠዋት ላይ እስከ ከሰዓት ይስተካከላል።
እሺ እሺ፣ በል እሺ።